ሄሎ
ሄሎ አቤት
ሄሎ፣ ሰላም ኩንሳ
አ ነኝ
እንትኑን ትልክልናለህ? ይሄ እንትን ያደረግበት deposit message ኡን።
የቴሌ ብሩን አዎ፣ በዚህ ስልክ ቁጥር ላይ ወይስ የትኛው ላይ?
በቴሌግራም በቴሌግራም ልስጥህ። ዜሮ ዘጠኝ ዘጠና አምስት
ቆሽ አንድ እስክብርቶ ላይ ዜሮ ዘጠኝ ዘጠና አምስት ዘጠና አምስት ሰላሳ አንድ
ሰላሳ አንድ ሰባ አንድ ሰባ አንድ ሰላሳ አንድ
ሰላሳ አንድ እሺ እሺ